ጤና ይስጥልኝ አሪፍ ነኝ። ዳዊት ባፈ ሙለዳ።
ጤና ይስጥልኝ ሰላም ነው።
እግዚአብሔር ይመስገን።
ቅድም የሆነች ልጅና ውጫት ነበር እና ችግሩ ተካከል አድርጋ እስካሁን አልተስተካከለም እና ምክንያቱን ልጠይቅ ፈልጌ ነው።
እሺ አስመዝግበው ነበረ።
አዎ ተመዝግቤ ነበር። ባይ ነበር እሺ በዚህ ቁጥር ነው።
አዎ፣ በዚህ ቁጥር
እሺ እባክዎትን መስመር ላይ ጠብቁኝ። እሺ በቴሌግራም screenshot ልከዋል የሚኛቸው አዎ ልካለሁ።
ቴሌግራም user name ኡ ማን ነው የሚለው
ቢኒያም ፊ ፊ P H Y
እሺ እሺ አዎ ደርሶናል። የባለሙያዎቻችን እኛ አስተላልፈንላቸዋል። የእነሱ መልስ እየጠበቅን ነው። ልክ እነሱ እንደጨረሱ ብሩን ተመላሽ ይሆናል።
እሺ።
ያንገዳት ነገር አለ አይ ሌላ ምትለኝ ነገር የለም። እስከ መቼ ይስተካከላል?
ያው እነሱ ናቸው የሚሉት። በእኛ በኩል አስተላልፈናል።
አስተካከል አዎ፣ ቢኒ PHY ነው አይደል?
አይ እዚህ ጋር successfully ከእኔ ወደ ያልደወልኩበት ምክንያት successfully ስለምለኝ ነው ወደ እናንተ ነው የተላከው እና ትክክል። አዎ ገብቷል። ተቀብለናል የሚል confirmation ና እኛም ለሚመለከተው ክፍል አስተላልፈናል። hello
በቃ የምስተካከልበት ምክንያት እንዴት እንደዚህ እንደሆነ አልገባኝም፣ ግን ይስተካከላል ካልከኝ እሺ
እሺ እሺ እሺ። ስለደወሉ እናመሰግናለን። ነገር ግን በሌላ ሰዓት ካሉ ከሚሰሙ ድምጽ በኋላ ያስቀምጡ። መልካም ምሽት።